እኔ ለሆን እንጂ የማልጠቅም ርካሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ። እኔ ለሆን እንጂ የማልጠቅም ርካሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ። የልቤን ልንገርሽ ሳልደብቅ ገልጬ በጣም ወድሻለሁ ከሕይወት ያብልጬ መከራና ስቃይ ግድ የለም ይቆየኝ እግዚአብሔር በጥበቡ አይ ከአንቺ ብቻ አይለኝ እኔ ልሆን እንጂ የማልጠቅም ርካሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ። እኔ ልሆን እንጂ የማልጠቅም ርካሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ። የምለው የለኝ አክስቴና ጎቴ ካንቺ ጋር መኖር ነው የኔ ፍላጎቴ መኖሬ ይሰረዝ ሕይወቴ ይበል ውድም ልማትሽን እንጂ አይ ጉዳትሽን አልወድም። ሆይ ሆይ ሆይ ሆይ ሆይ ሆይ ሆይ ሆይ ሆይ ሆይ ሆይ ሆይ ሆይ ሆይ ሆይ እኔ ልሆን እንጂ የማልጠቅም ርካሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ። እኔ ልሆን እንጂ የማልጠቅም ርካሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ። እመኝኝ ፍቅሬ ሆይ ነፍሴ ነች ስልሽ እንደ አይኔ ብሌን ነው የምሳሳልሽ ተሰባብሮ ይውደቅ የሚጠላሽ ክንፉን አንቺን ለዘላለም አይ አይንካብኝ ክፉ ሄይ ሄይ ሄይ ሄይ ሄይ ሄይ ሄይ ሄይ ሄይ ሄይ ሄይ Ay, ay, ay, ay, ay, ay, ay, ay, ay, ay, ay, ay, ay, ay, ay, ay, እኔ ልሆን እንጂ የማልጠቅም ርካብ ምንም ጊዜ ቢሆን አንቺን ክፉ አይንካሽ። እኔ ለሆን እንጂ የማልጠቅም ርካሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ